ሰላም ጤና ይስጥልኝ።
አብሮ ይስጥልን። እንዴት ነው እርስዎ? ደህና ኖት?
ሰላም እንዴት ነህ? ምን ነበር?
አለን እንትን ማታ ቴሌ ብር አስገብቼ ነበረ ከስድስት ሰዓት በኋላ ማለት ነው።
እሺ
ወደ ቴሌ ሲደውል እዛ ቤቱን ከቴሌ ቀጥታ ብር ነው ገብቷል።
ተቀናሽ ያረከው?
አዎ ተቀናሽ ከቴሌ ብር ላይ ከዛ ወደዚህኛው deposit አረኩት።
ወደ Best Bet አዎ ግን ብሩ ቴ- ቴሌ ላይ አልቀረልኝም። ወደዚህ ገብቶ ደግሞ እዚህ ላይ account ኡ ላይ አልመጣልኝም። አየር ላይ ነው የቀረብኝ።
እሺ ስለዚህ ከቴሌ ብር ተቀናሽ መሆኑን message ኡን ቴሌግራም ላይ ላክልንና እናስገባለን።
message ኡን ቴሌግራም ላይ ላክልኝ። አዎ
እሺ እሺ።
ግን ቁጥር ነው አም ከቴሌ የሚላከው
ከቴሌ የሚላከው አለ አይደለ?
አ- እሱን ቁጥር ነው ለምን ላክልኝ?
የሚላከው።
ቁጥር ሳይሆን message ሙሉ message
እሺ ይልኩልሃል። ደውል ደውለህ ላኩልኝ ብትላቸው።
እሺ thank you sister መልካም ምሽት።